እንደ አሁን እሱ የደረቀ ነው እኮ።
ችግሩ ማለት እንትን ነው። ያንን አሁን እሱ ለማድረግ automatically የ system error ነው ብለን ማለት እንጂማ already እኮ ሙሉን አይቶታል። ሙሉን አየው። ባለፈውም አንተ ከላክልን hold ኡ amount ኡ በዚህ ደረጃ አልመሰለኝም። ገብተዋል hold ያሳያል ስትለኝ እሱ ደግሞ already ለሁሉም solution ኖቹ ለተለያዩ ደንበኞች ይዘናል። እሱም ብቻም ሳይሆን exceptional case ካለ ብሎ ሙሉ trace out አድርጓል እና እሱም ደግሞ test ማድረግ የምችለው ደግሞ በ test number ኦች ስለሆነ test ኡም ደግሞ አለፈ። ግን ደግሞ እዚህ ጋር volume ኡ ሆልድ አለ ጌችን ከእንትን ካለን አለበለው እንዴ ቢመጣና አይቶ አሁን ሰው የሚልክልና ጌችን ቢያየው ጥሩ ነው። ጌጂ ከጨረስክ እዛው ነን። እሺ ከጨረስክ አለ ህብረት ባንክ ያለበት ሁለተኛ ሁለተኛ